ነው ያመን ቦታ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ መቤት ሰላም ናችሁ?
እግዚአብሔር ይመስገን ሰላም።
አለን አለን። ይኸውልሽ ድንችና ሽንኩርት አዝዤ ነበረ።
እሺ ሽንኩርቱ መጣ፣ ድንቹ የለም እኛ ጋር አልተሰጠንም አለኝ።
በዚህ ቁጥር ነበረ አዎ አዎ እ እ
check ላድርግሎት አንዴ።
እ እሺ
አዎ ድንቹ አልወጣም፣ እጥረት ስለነበረ ነው። ይቅርታ። ነገ ነው ነገ መረከብ ይችላሉ? ነገ ቢመጣሉት?
ይቻላል።
አዎ ነገ ይመጣሉታል።
እሺ እሺ መቤት አመሰግናለሁ። ምንም አይደለም።